hello
አቤት ሰላም ነው? እንዴት ናችሁ?
ሰላም እግዚአብሔር ይመስገን።
ዛሬ ወደ ሶስት ሰዓት አካባቢ ከቻፓ
እሺ ወደ ቴሌብሬ እያስተላለፍኩኝ ነበረ ከምን ላይ ነው ያስተላለፉት? ከምን ድርጅት?
ከአቪዬተር ሁለት ሀምሳ አንድ
ከአቪያተር አዎ ሁለት ሀምሳ አንድ
ገበያ ላይ ነው ያለፉት?
እ?
ከ- ምን አልሽ?
እዚህ ጋር ናት ያለችው። እዚህ ቅድስት ያለችው ሄላ ሄሎ ወደ ቴሌብር ነው አይደለ?
አዎ አዎ ወደ ቴሌ
እሺ የቴሌብር ስለሆነ የቴሌብር ቁጥር ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሁለት
ስልሳ ሁለት ዜሮ አንድ ዜሮ አንድ ስልሳ አራት አርባ ሶስት አራት አርባ ሶስት
ስንት ብር ነው?
መቶ ብር ነው የሚቀረው እናንተ ጋር transaction history ላይ tick ነው የተደረገው እንደ ማን ነው transaction history ላይ በሶስት ሰዓት ከምናምን ላይ እንዳስተላለፍኩኝ ነው የሚናገረው ዛሬ አ
እኮ መቶ ሀምሳ ሀምሳ ብር
ሀምሳ እ አራት ጊዜ ነው ልሽ ሀምሳ ሀምሳ ሀምሳ ጊዜ ሀምሳ ሀምሳ ብር ሶ- አራት ጊዜ አራት አስተላለፍኩኝ።
ጊዜ በቃ አዎ፣ እሺ፣ እኛ ጋር የመጣ ሁለቱ ነው ሁለቱ ነው የተሰሩት። እሺ ከዛ approve ያስደርጉ ሁለቱን እንዴት ነው ከአቪያተር ማለት?
approve ያስደርጉ። አቪያተር ደውሎ approve ያስደርጉ።
እሺ የእነሱ ስልክ ደግሞ ትነግሪኛለሽ እኔ
የአቪያተር ዜሮ ዘጠኝ ሰባ ዘጠኝ እሺ ዘጠና ዘጠኝ እሺ አርባ ሁለት ሰማንያ ስድስት እሺ እኔ ነኝ። አመሰግናለሁ መልካም ቀን